አለበት።
ቤት ነው የምልህ።
hello
ቤት
እንትን ነው እንትን ነበር point po- point ተ- በአምስት ጨዋታ ይሰጣል እንዴ?
ማለት አልገባኝም።
እንደዚህ አ, ስድስት ጨዋታ ሄጄ free bet አ, አንድ ጨዋታ አስበላኝ።
total odd ስንት ነው
total odd ኡ አንድ ከሰላሳ በለው። ኧረ አይሰጥህም።
አይሰጠኝም።
አዎ
ሁለት ጨዋታ እኮ total ጨዋታ ስታካፍለው ማለት ነው እም።
ከሀያ በላይ መሆን አለበት። ለዛ ነው
እሺ።
ሁለት ጨዋታ ነበረኝ። hello አቤት ሁለት ጨዋታ ነበረኝ። ሁለት አርባ አምስት ምናምን ነው odd ኡ
total odd ኡን ነው የምትነግረኝ።
እኮ total odd ኡን እኮ የምነግርሽ ሁለት ነጥብ ምናምን ነው።
አይኖረውም።
እሺ።
እሺ